hello selam Enes de ben.
Ero salamno Don Kitio.
Evet, işte a don kitabına. Yok Eh, iş.
ስለ- አዎ ያው ስለ ወጌሻ ማወቅ ፈልጌ ነበረ።
እሺ ስሞትን ማን ልበል?
ዮናታን ባሮ እባላለሁ።
ዮናታን ዮናታን ባሮ
ባሮ።
ቢኤ አርኦ
አ እሺ ስልክ ቁጥሮት ይሄ ነው 0945 ይሄ ይሄ ራሱ ይሄ ስልክ 18 19 23 ሀያ- አዎ፣ okay።
ይሄ ነው ከየት ነው የሚደውሉልን?
እዚሁ አዲስ አበባ
የት አካባቢ?
አባዶ የካ አባዶ
okay። ምንድን ነው ያዩት?
ዶንኪ ቲዩብ ላይ ነው ያየሁት። ራሱ ዶንኪ ቲዩብ Okay። እሺ እም፣ የዩቲዩብ ትምህርቱ ለሶስት ወር ነው እ፣ የሚቆየው። በሳም- በአካል ከሆነ መማር የሚፈልጉት በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በኦንላይን ከሆነ መማር የሚፈልጉት ደግሞ በሳምንት ሶስት ቀን link ይላክሎታል ቪዲዮ በሀያ አራት ሰዓት ውስጥ መክፈትና ማየት በፈለጉት ሰዓት ማየት የሚችሉት አንድ ቀን ደግሞ ከኮሚዲያን እሸቱ ጋር ቀጥታ የ Google meeting ይኖረውታል ማለት ነው። ያለበት ግን
እሺ፣ ከሰዓቱ አሁን የ- በአካል የምገኝ ከሆነ ከስንት ሰዓት እስከ ስንት ሰዓት ነው?
እ፣ ከአስራ አንድ ሰዓት እ፣ ተኩል እስከ አንድ ሰዓት
okay እስከ አንድ ሰዓት ቦታው እ፣ እዛ ነው።
እና ሀያ credit hour ነው ትምህርቱ። አንዱን credit hour ሰባት መቶ ሀምሳ ብር ነው። ግን እስከ ነገ ስድስት ሰዓት ብቻ የሚያስገቡ ከሆነ ሰላሳ አራት percent discount አለው እ፣ በአምስት መቶ ብር ነው። ይሄ ማለት አስር ሺህ ብር ብቻ ነው ሶስት ኩ- ሶስት ወር ኮርስ የሚወስዱት ማለት ነው።
discount የሌለው እሳ ሲሆን ስንት ነው የሚሆነው ማለት አስራ ነው?
አምስት ሺህ ብር አስራ አምስት ሺህ ብር
okay online ኮርሱም እንደዛ ነው፣ ልዩነት አዎ የለውም።
ተመሳሳይ ነው። አዎ
እሺ ጋር communicate የምናደርገው በ Google meeting
አዎ በሳምንት አንዴ ነው ብለሽኛል እና አዎ ሰዓቱ ሁለት ቀን ግን እ፣ ቪዲዮ ይሰጡታል።
okay ሰዓቱ ከአንድ ሰዓት እስከ ሶስት ሰዓት ባለው
እ፣ በፈለግኩት እ፣ በተ- በተፈለገው time ነው ወይስ እናንተ ራሳችሁ ውስን የሆነ ሰዓት አላችሁ? ውስን ውስን ሰዓት የሆነ አለ።
ሰዓት አለ። ውስን የሆነ ሰዓት አለን ግን እ፣ እንትን ከሆነ ማለት ቪዲዮ ከሆነ ማየት የፈለጉት በ24 ሰዓት በፈለጉት ሰዓት ከፍቶ ማየት ይችላሉ። በ24 ሰዓት አዎ፣ እሱን አዎ ግን አዎ።
ኮሜዲያን እሸቱ ጋር Google meeting ኡ በእኛ schedule ባደረግ ነው። ግን አሁን ለሁሉም ሰው ይታወቃል ወይስ በሚመቸው ከተጀመረ በኋላ ነው የሚታወቀው?
ምኑ schedule ኡ schedule ኡ
የትኛው የኦንላይን ስኬጁል ማወቅ የፈለግ የ online የ online አይ meeting ኡ ከተመዘገባችሁ በኋላ
OK። አይ በቃ እሺ፣ ሰባት መቶ ስንት ነው ያልሽኝ? ሰባት መቶ አስር ሺህ ብር
አስር ሺህ ብር እና አስራ አምስት ሺህ ብር አጠቃላይ አይ አስር ሺህ ብር discount የለውም። ከሆነ የሚከፍት አስር ሺህ ብር ብቻ ነው ኮርስ ግን ከዛ በኋላ ከዛ discount ኡ በኋላ ይነሳል። ለዛ አስራ አምስት ሺህ ብር ይሆናል ማለት ነው። እርስዎ በአካል ነው የፈለጉት?
እ፣ እኔ እ፣ በ Zoom ቢሆን አሪፍ ነው ለእኔ ስራ ምናምን ቀን OK ስላለ
እሺ። ስለዚህ ለመመዝገብ ወስነዋል።
እ፣ ወስኛለሁ። ግን አሁን ላይ መረጃ ነው ማወቅ የፈለግኩኝ እና OK እሺ።
ለእንደዛ ነው። ቦታው ግን የት ነው አሁን በአካል እ፣ የሚል ሀሳብ ከተነሳ ቦታው የት ነው ሊሆን የሚችለው?
አያት ተስፎ ሲኒማ ነው ትምህርቱ የሚሰጠው። ነገ ነው ትምህርት የሚጀመረው በአካል ከሆነ የፈለጉት።
OK ያ ነገ ይጀመራል። ነገ አስራ አዎ አንድ ነገ ሰዓት ይጀመራል። ነገ ስድስት ሰዓት ነው እ፣ የአቀባበል ፕሮግራም ስላለ ሌላ ቦታ ነው።
የት አያት ተስፎ አካባቢ?
ሲኒማ ሳይሆን ሲኤምሲ ሚካኤል።
OK ከ class ኡ ግን አያት እ፣
ተስፎ ሲኒማ ነው።
እሺ በቃ አመሰግናለሁ።
እሺ